ጤና ይስጥልኝ ኔታ ጸቂት ባኩም ላይ መረጃ ልስጦት ጤና ይስጥልኝ እንትን information ለመጠየቅ ነበረ የትኬት ኢትዮጵያን አየር መንገድ ከጆሀንስበርግ አዲስ አበባ ዋጋውን ከየት አሉ ጆሀንስበርግ አዎ ከጆሀንስበርግ አዲስ አበባ ደርሶ ዋጋው መልስ እሺ ደርሶ መልስ መቼ ነው የሚሄዱት
እ ከዛ ነው እንትን ከዛ ነው የምትመጣው እሺ ከዛ ከሆነ በስንት ነው አስራ ዘጠኝ በአስራ ዘጠኝ December አስራ ዘጠኝ እሺ December አስራ ዘጠኝ መጥቶ መቼ ነው የምትመለሰው December በሰባት ማለት ነው በሰባት ትመለሳለች አ አ እሺ አንዴ መስመር ላይ ይጠብቁኝ እሺ አሁንም የእግር ጉዞ ጀምራሉ ማታ አይ ለገጣፎ ከቤት እዛ ድረስ ስንል በጠዋት እነሳና walk እ? walk ነው ማድረገው ጠዋት ጠዋት
እ መስመር ላይ ኖት መስመር ላይ ኖት ደንበኛችን hello hello አቤት
አስራ አምስት ሺህ ሰባት መቶ ዘጠና አምስት ብር
እ ደርሶ መልስ አዎ hello hello አቤት ደርሶ መልስ ነው እ አዎ ደርሶ መልስ
አስራ አምስት ሺህ ሰባት መቶ ዘጠና አምስት ብር ከጆሃንስበርግ አዲስ አበባ